cashier code ንገረኝ ብለኝ ነበር። አሁን
እሺ ንገረኝ።
EF
አይ እሱ ሳይሆን cashier code code
ማለት እሱ አይደለ ታዲያ EF ምናምን አይደለ?
እ? አይ ይሄ- አይደለም በቁጥር ነው እሱ ticket ID ነው።
እሺ በቁጥር አዎ
ቁጥሩ ማለት ከእኔ በእንትን እኮ ነው cashout ያደረኩት ca- cashout እሺ፣ አድርጌ እኮ እንደዛ ነው ከሆነ ፎቶ አንሳ screenshot አድርግና ቴሌግራም ላይ ላክልን። እሺ
ቴሌግራም ላይ እሺ ይቆይ እሺ